ሄሎ ጤና ይስጥልኝ ChipChip።
ሄሎ እንዴት ናቸው?
እግዚአብሔር ይመስገን።
order አድርጌ ነበረ deliver ይላል፣ ግን እኔ ጋር አልደረሰም።
ምን ነበር item ኡ?
አቮካዶ።
እሺ የ driver ስልክ ልስጦት። ቁጥሮት ይነግሩኛል order ያደረጉበትን።
እሺ ይሄው ቁጥር ነው ዜሮ ዘጠኝ እሺ አስራ አንድ እሺ ሀያ ዘጠኝ እሺ ስልሳ ሁለት ስልሳ ሁለት ሀምሳ ሰባት ሀምሳ ሰባት ኮድ ደርሶታል አይደለ?
አይ የ group ላይ ነው ገብቼ order ያደረኩት አንድ አካባቢ የሆኑ ሰዎች Okay።
ማለት ነው።
አያት ላይ ነው ያቋታል አይደለ?
እ?
ያቋታል join ያሉበትን group አይ አላውቀውም፣ ጀሞ ነው የሚለው።
Okay ስለዚህ እዛው አካባቢ ነው።
አያቋትም።
አዎ እሺ ስለዚህ እ፣ የክሬተሯን ስልክ ቁጥር ልንገሩት እና ይደውሉላት እሺ እሺ።
ዜሮ ዘጠኝ ሰላሳ አንዴ ይቅርታ ጋር ዜሮ ዘጠኝ ሰላሳ አስር አስር ሰማንያ ሰባት ሰማንያ ሰባት ስልሳ ስድስት ስልሳ ስድስት ጀሞ ላይ ነው አይደለ?
አዎ ጀሙ ላይ ነው የሚያሳየው። እስኪ ደውሉና ያውሯቸው።
እሺ እሺ እሺ እሺ፣ ቴንኪው በጣም እናመሰግናለን።
እሺ።
መልካም ቀን።
እሺ።